hello ሰላም ጤና ይስጥልኝ ብስትሬት
ጤና ይስጥልን። እንትን ነበረ ጨዋታ postpone ከሆነ እንዴት ነው የሚሆነው?
postponed ከሆነ በሀያ አራት ሰዓት ውስጥ መልሰው ጭ- ጨዋታውን ድጋሚ ከተጫወቱት ውጤቱ ይያዛል። ካልተጫወቱ ደግሞ postponed የሆነው ይቀነስና ይሰጥሃል።
okay ጨዋታው ዛሬም የለም ትናንት ነበር የቆረጥኩት፣ ግን ምንም response አልተሰጠኝም።
ሀያ አራት ሰዓት ሞልቶታል። ከተራዘመበት ሰዓት ጀምሮ ሀያ አራት ሰዓት ሞልቷል።
አልሞላም ሀያ አራት ሰዓት።
ከሞላ በኋላ ይለቀቃል።
okay አየሽ እሺ፣ እንደዛ ሆኖ ካልተለቀቀ contact አድርገን እሺ፣ ጻፍልን።
አየሽ እሺ፣ እሺ፣ መልካም ቀን።
አየ